ሄሎ ጤና ይስጥልን ቤተሰቤት ጤና ይስጥልን ከአብ ቴሌ ብር ግን አዲስ ቤታችሁ ብሩ ገና አልገባም።
ዲፖዚት ነው አዎ ልካልን ነበረ ሜሴጁን ዲፖዚት ሜሴጁን ሜሴጁን ልካልን ነበረ ዲፖዚት አዎ ቴሌ- አስ- አሳውቀናለች አፖች እየተስተካከለ ነው እሺ ትንሽ ጠብቀን ይገባል ሁለት ሁለት ሺህ ነበረ።
አዎ አዎ ሁሉም ይገባል ትንሽ ጠብቀን እየተስተካከለ ነው አሁን ይገባል።
አዎ ይገባል ጠብቀን ትንሽ
ያው እስካሁን እየጠበቁ ነው ገና አልገባም።
አዎ እሺ ስለተበላሸ እኮ ነው system አሁን እያስተካከሉት ነው የሁሉንም እና የሁሉም እየተስተካከለ ነው ትንሽ ጠብቅና ይገባል
አሁን አ፣ ሶስት ሰዓት ተኩል ላይ እም። አሳውቀናለች አፓ
እም።
ለቻፖች አሳውቀናል
አይቷል አይደል ብሩ አዎ አይቼዋለሁ
ያስተካክልና ይጠብቃል እሱ እሺ ምን አለ መጣ ይስተካከላል እሺ እሺ